በቃ እሺ እሺ አሜን እሺ እሺ ችግር የለውም
ሄሎ ሄሎ ጤና ይስጥልኝ አቤት እ፣ ፍሬህይወት ከቺፕቺፕ ነው የደወልኩት እሺ ነኝ እ፣ አዎ ማ- ማሂን ያውቋታል እንዴ የሽንኩርት group ላይ የ order ያደርጉበት
ወይ ማሂ አዎ የአሁን ነው ዛሬ ትናንት ያደረግኩትን በአምስት ከትናንትና ወዲያ መሰለኝ የታዘው አዎ አዎ አረ አላቃትም Okay እሺ አይ ስልክ ሲደወላት አታነሳም driver ኡ ደርሶ ለዛ ነበር member ስለሆኑ እርሶ ጋር የደወልነው ለዛ ነው እም፣ አይ አላቃትም እዛው መገናኛ አካባቢ ስላለው ነው እሷ group የገባሁ በቃ እሺ እሺ እሺ እሺ እሺ መልካም ቀን እሺ እሺ